ሰላም ጤና ይስጥልን ብሽት ቤት?
አዎ የሆነ ትኬት ማታ ቆርጬ እሺ
እና በልቼ አልቆልኝ ነበር ብሩ አልገባልኝም።
ብሩ አልገባም?
አዎ
እሺ ይሄ ነው ብሽት ቤት ስልክህ?
አዎ
ስንት ብር ነው?
እሺ ዘጠኝ መቶ ምናምን
እሺ አንዴ
እሺ
መስመር ላይ ጠብቀኝ እሺ።
እሺ እሺ
መቼ ነው ቀኑ?
ትናንት ማታ ላይ ነው ትናንት ማታ ነው withdraw ያደረግከው?
የቆረጥከው የቆረጥኩት withdraw ነው አይደለ?
ስል ቪዲዮ አላደረኩትም እሺ
እና ጨዋታው ራሱ ገና ሁሉም አድርሞ ገና እንትን አላለልኝም።
እሺ ጨዋታ እንትን እኮ የጠየቅከኝ መስሎኝ withdraw። እሺ ትኬት እንትን cashier code ኡ ንገረኝ።
እ፣ cashier ማለት የ- የትኬቱ code hello እሺ cashier code ኡን ንገረኝ።
cashier ማለት የ- የትኬት ኮዱ ከትኬቱ በታች አለ አይደለ? cashier code የሚል አዎ እሷ ንገረኝ። አስር ብሎ የሚጀምር አለ አይደለ? cashier code የሚል cashier ትኬቱ መጨረሻ ላይ
አያመጣም
በምንድን ነው የተቆረጠው?
በቤት ቤት ነው አይደለም በወረቀት ነው ወይስ እ፣ እዛ account ላይ ነው የተቆረጠው?
በ account ኡ ላይ ነው የቆረጥኩት እሺ አ፣ ትኬት ID ውን ንገረኝ ትኬት ID ው እ፣
እሺ ረጅሙን ማለት ነው።
እሺ እሺ እሺ E ሁለት
ይህ ሁለት
ሶስት ዲ
ሶስት ዲ
አይ ቁጥር ከዛ ዲ ዲ ነው አይደለ? ሶስት ቁጥር ከዛ ዲ አዎ እሺ ከዛ ሺሺ ሁለት ጊዜ ሲሲ
ሁለት ጊዜ እሺ
ዘጠና አንድ እሺ
ኤ ዲ ኤ ኤዲ
ኤ እሺ
ሰባ ዘጠኝ እሺ
ሶስት እሺ
ኢ እሺ ስድስት እሺ ኢ እሺ
ዘጠኝ ስምንት ሶስት
አንድ ጨዋታ እኮ የዛሬ አለክ።
እ?
አንድ ጨዋታ አልቋል የዛሬው።
ሁሉም አልቋል።
እስኪ ቆይ over አንድ ነጥብ አምስት ነው ያልከው አይደለ? የመጀመሪያው አንድ ለዜሮ ነው ያለቀው።
እና refund bonus ነው የሚኖረው።
ቦነስ ማለት እና አይገባም።
ይገባል። ቆይ አንዴ ጠብቀኝ እሺ።
እሺ ይኸው አሳውቅልሃለሁ። አሁን ይገባል። እሺ ትንሽ ቆይቶ
እሺ እሺ እሺ። መልካም ቀን። እሺ እናመሰግናለን።
እናመሰግናለን። እሺ እሺ